ልርዳው?
Hello ጤና ይስጥልኝ ሰላም ነው?
ሰላም ምን ልርዳው?
withdrawal አድርጌ ነበር approve እንድታደርግልኝ ነው።
እሺ የዛሬ ነው?
አዎ የዛሬ ቅርብ ሰዓት።
እሺ በስልክ ቁጥር ነው የሚጠቀሙት?
አዎ በዚህ ስልክ ቁጥር እሺ ስንት ብር ነው?
አስራ አምስት ሺህ ብር አስር ሺህ እና አምስት ሺህ ለየብቻ።
እሺ አንዴ መስመር ላይ ጠብቁኝ። ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት
አዎ አዎ
እሺ አምስት ሺህ ብር ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት አዎ
እሺ አሁን ገብቶሎታል check ያድርጉት እሺ እሺ መልካም ቀን